ሄሎ ሄሎ ሶል አቤት አቤት ይኸውልህ ለያብ ስራ ነግሬዋለሁ፣ ግን ያብ ስራ ይረሳል እና እሺ የፋጡማ
ፋጡማ አ አይ ነግሮኛል ደንበል።
ነግሮኛል አዎ ደንበል ያለች?
በእናትህ ዛሬ አደራ እንዲወጣሽ አይ ይወጣል ያው ይወጣል ሙስሊም ሁለት ነች።
ዙር ስለሚ ሙስሊም ነች እና እባክህ ለነገ በጣም ነው የምፈልገው ዛሬ ነው የሚሰራራው ብላለች እና በቃ አደራ አይ- እንዳይቀር።
አይቀርም ይሄድላታል ያደርሱላታል እሺ ሶል እሺ እሺ እሺ የቀደም ግን ሚስጥር እ ሚስጥር ብለሽ የነገርሽኝ ማለት ነው እሺ እ ምናልባት የዛሬ order ሊኖ- ሊኖራት የሚችለው እና እ እቺ ከዚህ ጋር አምስት ሶስት እቃ ነው ያላት ሶስት ቀን ያላት አ ሶስት እቃ ነው ያላት ሶስት እቃ ሚስጥር- ሽንኩርት ድንችና አቮካዶ
እስኪ የትኛው እንደሆነች ግን አላወኳትም። ቆይ እስኪ
ሚስጥር ቅድም አንቺ ነበርሽ የደወልሽልኝ ሚስጥር ብለሽ እ ነው ነኝ ባስ- መሰለኝ።
በአስራ ሶስት ስለዚህ አስራ አራት ሶስት product ነው ያላት።
አ ሶስት product እኔ አሁን ላ- የትናንትና ያልሄደላት ነው ታውቂያለሽ እህ ትናንት ገና ያልሄደላት- ወጥቷል ወይስ አልወጣም?
አይ አልወጣም ሁለት ሁለት ሁለት ዙር ነው driver ኦች ዛሬ የሚሰሩት እና okay እ፣ በሁለተኛ ዙር ለሁለተኛ ዙር ለመውሰድ እየመጣ ነው ገና እህ ሲመጣ ይዞ ይወጣል በቃ ይውጣላት። እሺ
አይ እነዚህ ይፈረዳት አለው እንግዲህ ሌላ ካላት ድንገት ደግሞ
እስቲ ምናልባት check ቼክ አድርጋት አድርጊያት እና እደውልልሃለሁ።
ቼክ አድርጊያት እስቲ ምናልባት እሺ እሺ እሺ እሺ